የድል ባለቤት የምታስታውሽኝ ያለፉትን ደስታ አንቺ ብቻ ከሆነሽ የኔ ልብ አለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛው ምናለት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛው ምናለት የተጫወትነውን ምንጊዜ ማረሳም እንዲህ ተለያይተን በናፍቆት ብከሳም አይከዳሽም ልቤ ሰው መፍጫት አያውቅም እስኪለያይ ድረስ ከልቅሶ ከሳቅም ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናል ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናለበት ውበትሽን እንዳላይ ርቀት ማርኮታል ልቤ ግን ብልጥ ነው ቴሙስሚኝ መዝግቦ ይዞታል በአካል ባላይሽም ሆይ በሀሳብ ግስጋሴ አልተነጣጠሉም አዎ ነፍስሽና ነፍሴ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናልባት ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኛ ምናልባት